Hello?
hello አደፍርስ እንዴት ነህ?
አሪፍ ይመስላል።
ደህና ነህ? ይቅርታ በዚህ ሰዓት ደወልኩኝ።
ችግር የለም።
እ፣ እንትን ተመድበሃል አይደል? ወደ አቃቂ ወደ እንትን ቂሊንጦ
አዎ አዎ።
እ፣ በቃ አለሁኝ እኔም ብዬ ነው። ጥላሁን ነኝ።
okay ጥላሁን።
አ፣
okay ከዜሮ ሁለት ምናምን ውጭ ነው
አዎ አዎ አርባ ዘጠኝ ነኝ።
አርባ ዘጠኝ አ፣
okay እሺ እ፣ እንደውልልሃለሁ እሺ እሺ እሺ